ሌላው ጤና ይስጥልኝ። ሰላ አምቡላንስ ቢሮ ነው የምንረዳው። ሌላ ሰላ አምቡላንስ ሌላ ሄሎ ሰላ አምቡላንስ ከየት?
መስመር መስመር
አይሰማኝም። ይቅርታ፣ ምንድን ነው ያልከኝ?
መስመር የተዘጋው ነው የከፈተው እየፈልኝ ነው።
ማን ልበል?
እ?
ማን ልበል?
መስመር ነው የዘጋው።
የም- ይሄ የተድላ አምቡላንስ ስልክ ነው። አምቡላንስ ይፈልጋሉ?
አዎ የሚከፈት
ከየት ወደ የት?
እ?
መ- ከየት ወደ የት ነው አምቡላንስ የሚፈልጉት?
ስልክ ኦ፣
መነሻው የት ነው?
ቁጥር እ?
መነሻ የት ነው? ከየት ነው ወደ አም- በአምቡላንስ መሄድ የሚፈልጉት?
መስመር ነው ያልኩህ እኮ መስመር
የምን መስመር?
መ- PIN code የእኔ መስመር እኮ ነው።
ከየት ወደ የት ነው መሄድ የሚፈልጉት በአምቡላንስ? ሌላ